ጤና ይስጥልን ቤተሰቦች
ሄሎ
ጤና ይስጥልን ቤተሰቦች ሰላም ነው?
አዎ እንዴት ነው?
አልዘናለን። እሺ ምን ይወዳል?
ማታ እኔ ብር ዊት ሪላክስ ነው ግን አ- ገና ገና ነው ገና ነው አልገባልህም?
አዎ ገባ ነው እሺ ስልክ ቁጥርህን የቤስት ቤት ንገር።
አዎ፣ ቴሌግራም ቴሌግራም ቼክ ቴሌግራም ይህ ስልክ ሀያ ስድስት ዜሮ ዘጠኝ ሀያ ስድስት አዎ ሀያ ስድስት ሰ- እ፣ ሰጋል ሰጋል ነን ዜሮ
አሀ፣
ሀያ ስድስት እሺ ዜሮ ዘጠኝ ሀያ ስድስት
ነን ሰ- ሰ- ሰደ- ዘጠኝ
ዘጠና አራት ዘጠኝ ዘጠና አራት
ሰባ ሁለት
አስራ ሁለት
ሰባ ሁለት ሰባ ሁለት ሰባ ሁለት እሺ አዎ
በቃ አንድ ጊዜ አንድ ጊዜ ሀምሳ ሺህ
ዜሮ ዘጠኝ ሀያ ስድስት ዘጠና ዘጠኝ
ሰጠኝ ዜሮ ስ- ዜሮ ሰጠኝ ሀያ ስድስት እሺ
hello የሰማሁህ ነው። ዜሮ ዘጠኝ ሀያ ስድስት
ሰጠኝ
ዘጠኝ ዘጠና አራት
ዘጠና አራት ሰባ ሁለት አንድ ቁጥር ይቀረዋል።
ሰባ ሁለት
አንድ ቁጥር ይቀራል። ዜሮ ዘጠኝ ሀያ ስድስት ዘጠና ዘጠኝ ነው።
መይ ሰጠኝ ሰጠኝ ዘጠኝ ብቻ
አዎ እኮ ሰጋ- ዘጠኝ ብቻ።
እ- ከዛ አር- ዘጠኝ ብለህ ዘጠና አራት ሰባ ሁለት አንድ ቁጥር ይቀረዋል እኮ።
አዎ ሀያ ስድስት nine zero nine nine nine
zero nine ነው
አ- እ፣ ናይን ዜሮ
nine zero okay። የ Best ብቻ ቴሌ- ቴሌግራም አለ screenshot ምናምን አለ እሺ፣ ቴሌግራም ላይ ንገረኝ ስምህን።
አለ አለ አለ አለ ገባ እሺ፣ የቴሌግራም ስምህ ማን ነው?
እኔ እ?
አሚን ነው አሚን
አሚን አዎ Winner Sport Winner Winner Sport
ስፖርት
አዎ ዊነር ስፖርት አዎ
አሚን ነው ስምህ?
ዊነር ስፖርት ነው ዊነር ስፖርት ዊነር ስፖርት አዎ ቴሌግራም ስሚ okay፣ ዊነር ስፖርት አግኝተዋለሁ። እዚህ እዚሁ ቤት ቤት ነበር።
ሊስት ለምራ አዎ
ስንብር ነው ሀማች እ ስንብር ነው ብሩ
ቤስት ቤዝ ምር
ብሩ ስንት ነው? ሀማች ሀማች ዘመን
ማኔ ሀምሳ ሺህ አንድ ጊዜ
ወይን ወይን ረዴት
ሀምሳ ሺህ አንድ ጊዜ ነው ሁለት ሁለት ሺህ አንድ አንድ ጊዜ ነው
እዚህ ቤት ሰድራይ
ዜሮ ዘጠኝ
ሀምሳ ሺህ
አዎ ሀምሳ ሺህ ነው ኦኬ ወይ ማርያም በይ ምን ሆነ? ምን ሆነ? እሺ በቃ ልክ የላ approved አድርጌልሃለሁ። ይገባል። ትንሽ ጠብቀው። እሺ
እ ይገባል። ትንሽ ጠብቀው። እሺ
እኔ ቤስ ቤት account
ያ withdrawal ነው አይደለ? withdraw ነው ያደረግህ።
አ withdraw ው ነው withdraw ው። ስንት ነው ስንት ነው? ሃምሳ ሺህ አንድ ጊዜ ነው።
ያ አሚን account number zero nine twenty nine
ወደ ትልሽ ይገባል ገና ነው።
እሺ የ account number ዜሮ ዘጠኝ ሀያ ዘጠኝ ዘጠና ዘጠና አራት ሰባ ሁለት አይደል?
አዎ እኔ ነው።
በቃ ወደ እሱ ይገባል። ትንሽ ጠብቀው። እሺ ገብቶልሃል። አሁን check አድርገው።
ሁለት ሺህ ሁለት ሺህ ሁለት ሺህ
ሀምሳ ሺህ ሀምሳ ብር ነው?
ሀምሳ ሺህ አሁን ይገባል።
እሺ
ሁለት ሺህ ሁለት ሺህ ሁለት ሺህ ሁለት ሺህ ይገባል።
ይገባል ይገባል። አዎ አልገ- አልገባም አልገባም። ሁለት ሺህ ሁለት ሺህ አልገባም። ሀምሳ ሺህ አለ እኔ አሁን
ሀምሳ ሺህ ይገባል አይደለ?
አዎ አለ አለ።
እሺ
ሁለት ሺህ ሁለት ሺህ አልገባም።
መች ዛሬ ነው ቀኑ? በሰባት ነው
እ በሰባት ነው ቀኑ። ትናንትና ነው ዛሬ ነው?
ማታ ነው ማታ ትናንት ማታ
አዎ ስድስት ሰዓት ምን ስድስት ሺህ ዘጠና ዘጠና ሰዓት ምናምን ምን ሰዓት ምናምን
ሁለት ሺህ ብር ገብቷል እኮ ወደ account
ሁለት ሺህ ሁለት ሺህ ነው ከሁለት ሺህ ሁለት ሺህ ገብቶላል። እሺ
አሁን
አዎ ገብቶላል፣ ወደ account ገብቶላል።
አዎ ይ- አዎ እኔ account ይገባል ወደ ቴሌ ብር account ቴሌ ብር
ቴሌብር account ያ zero nine twenty nine nineteen ninety four seventy
ላይ ይገባል ይገባል በ- ሁለት ሺህ ሌላ ሁለት ሺህ አለ ሁለት ሺህ ሁለት ሺህ አልገባም
ቴሌ ብር ላይ ገብቶ ቴሌ ብር ላይ check አድርገኸዋል?
አለ check አድርገው ቴሌ ብር ቴሌ ብር ነው የምትጠቀመው አ
እኮ ቴሌ ብር ላይ ገብቶልሃል። check አድርገው። እሺ አሁን ይገባል አዎ ገብቷል። አዎ check ሀምሳ አድርገው።
ሺህ ብስ- ሀምሳ ሀምሳ ሺህ ብቻው ሀምሳ ሺህ ገብቶልሃል አይደለ?
አዎ እኮ አሁን ሁለት ሺህ እና ሁለት ሺህ ደግሞ ከሀምሳ ሺህ እ።
በፊት አይደል የላከው?
ሁለት ሺህ ሁለት ሺህ አልገባም ገና ነው ሀምሳ ሺህ አለ ከሀምሳ ሺህ በፊት ነው አይደለ የላከው አ እኮ። ስለዚህ balanced ነው የሚለው ወደ ቴሌብር account ነው የገባለ። ይሄ ሀምሳ ሺህ ወደ ቴሌብር አይደለም የገባው።
አለ ሀምሳ ሺህ አድርገው ሀምሳ ሺህ የገባው ወደ ምንድን ነው? ወደ ቴሌብር አይደለም አይደለ?
ቴሌብር ነው ወደ ቴሌብር ነው።
አዎ ሁለት ሺህ ሁለት ሺህ አልገባም ገና ነው
በሳንቲም ፔን የሞከርከው ሁለት ሺህ ሁለት ሺህ
አዎ ሁለት ሺህ ሁለት ሺህ ሁለት ሺህ ነው በሳንቲም ነው። በሳንቲም ፔ
እ?
በሳንቲም ነው የሞከርከው። ሳንቲም ፔ ቻፓ ነው።
እ።
ሳንቲም ፔ
ሳንቲም ቤት ነው ሳንቲም ቤት እኮ ገብቷል እኮ ገብቷል። እዚህ ጋር የሚያሳየው እሺ፣ والله አልገባም እ፣ ሁለት ሺህ ሁለት ሺህ በ- በ- በፊት ገባ ሁለት ሺህ ሁለት ሺህ አልገባም ማታ ድሮ all
okay።
ስማ
እየሰማሁ ነው።
ማ- ማታ ማታ እ፣
ድሮ
እሺ ሁለት ሺህ ሁለት ሺህ ሁለት ሺህ አምስት ሺህ ብቻው
ነው የገባው ነው።
አዎ ገባ አለ ሁለት ሺህ ሁለት ሺህ አምስት ሺህ ገባ ሁለት ሺህ ሁለት ሺህ ሀምሳ ሺህ አልገባም
ሁለት ሺህ ሁለት ሀምሳ ሺህ ገባ አላልክም? እንዳይሆን
እ ሀምሳ ሺህ አልገባልህም?
ሁለት ሺህ ሁለት ሺህ
ሀምሳ ሺህ ገብቷል።
አልገባም ሀምሳ ሺህ ገብተዋል እ፣
በፊት በፊት ሁለት ሺህ ሁለት ሺህ ሀምሳ ሺህ አልገባም ሁለት ሺህ ሁለት ሺህ አምስት ሺህ የገባም okay okay እሺ፣ ለሳንቲሞች እናሳውቃለን። ትንሽ ጠብቀው። እሺ፣
እ ትንሽ ጠብቅና ይገባልሃል።
እሺ አሁን ይገባል።
አዎ አዎ፣ ትንሽ ጠብቀህ ሞክረው
እሺ እሺ ስልክ ይዘህ ጭራ እ
ስልክ ስልክ ምን
ያው እኔ ደውቆ በቃ ዝጋው ዝጋውና ቆይተህ አ- ሞክረው። እሺ
እሺ እሺ እሺ እሺ አመሰግናለሁ።